ጤና ይስጥልኝ ሁሉ ስፖርት ነው በኮ የምንለርዳው?
ሄሎ ሁሉ ስፖርት ነው የምንለርዳው?
እንትን ት- ትናንትና ብር አስገብቼ ነበርና ከቴሌ ብር መስጅም መጥቶልኛል። ግን ሆት ስፖርት ስገባ ግን የለም ብሩ።
እሱን ቴክስት ስክሪንሻት አድርገው በቴሌግራም ይላኩልን።
እ- ወዴት ስልክ ነው ምልክልሽ?
በሰባ ስምንት ቤት ዝንጋሮት
እሺ ንገርን፣ እሺ ንገርን በስልክ ዜሮ ዘጠኝ ሰባ ስምንት
ዜሮ ትሽዓ ሓምሳ ሰብዓ ሸሞንተይ አስራ ስድስት
አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት እሺ አሁን አዎ።
ልክልሽ ያለሁ እሺ እሺ አዎ